ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ስንት ሰዓት ነው የእናንተ መውጫ ሰዓት?
ሀያ ጉዳይ እንወጣለን ለአስራ አንድ
አስራ አንድ አዎ ቦሌ አትላስ እደርሳለሁ። አንድ memory ማሽን የ memory full ብሎ ነበረ።
እኮ ነገ አሳውቃቸው ገቢዎች ነገ ይዘህልን ብትመጣ አይሻልም? በጣም ወረፋም አለ አሳውቂያለሁኝ። ገቢዎች ቅዳሜ ዕለት አሳውቂያለሁ።
እኮ ቅዳሜ እኮ ግማሽ ቀን ነበር የምንሰራው። ለምን ቅዳሜ አላመጣው?
ሰዓት አለቀ already ከሰዓት
እሺ ከደረስክ ትችላለህ። ና
እ፣ ልሞ- ልሞክር።
አዎ፣
እሺ እሺ እሺ።
ይባል